ሄሎ ሄሎ ጤና ይስጥልኝ እኔ ስጦቴል እሺ ከዊፕላስ ድርጅት ነበር ምደውልልህ እሺ ድርጅታችን እ አዲስ መተግበሪያዎች ይዞ የመጣ ሲሆን የታክሲ አገልግሎት እንዲሁም ከአርባ አምስት በላይ አገልግሎቶችን እየሰጠ ይገኛል ከአርባ አምስቱ አገልግሎት ውስጥ አንዱ የሆቴል አገልግሎት ነው ነ- system አለን እኛ ምንድን ነው?
እሺ እ ግን ትንሽ ላብራራልህና ካልፈለግ አይ ጊዜ ስለ ጊዜ ስለሌለኝ ነው ይቅርታ እሺ እሺ መልካም ቀን አመሰግናለሁ እሺ እኔም አመሰግናለሁ